hello ጤና ይስጥልኝ Best Bet ራሄል ነኝ ባኮም ልርዳ okay እንዴት ነሽ ሰላም ነው እግዚአብሔር ይመስገን more event እያለ ነው አንድ ሶስት አራት shop እንደዛ እየደወሉልኝ ነበረ ምን እያለ ነው more event ነው ምናምን እያለ ነው እያለ ነው እሺ ማን ልበል ከየት ነው ቢኒያም ግርማ ኢቨንት እሺ አንዴ መስመር ላይ ትጠብቀኛለህ ቢኒያም እሺ እሺ hello ቢኒ
አቤት እንዴት ነሽ ይስተካከላል። እሺ ሁሉም ጋር ሁሉም agent ነው ይስተካከላል፣ እያየ ነው ነው ብለዋል። እሺ ጠብቅ።
okay system ጉዳይ ነው አዎ አዎ የ system issue ነው። እሺ እሺ መልካም ብላ